ጤና ይስጥልኝ።
Hello hello በኩልነት ነው። ጤና ይስጥልኝ።
Hello አ
ታውት Hello እንዴት ነህ? ሰላም ነው።
እግዚአብሔር ይመስገን።
የኔ ወዳለሁ ብር የቀረ ብር ነበረኝ እናቴ እሺ ማታ አመልክቼ ነበረና
እህ፣ ማታ ልከው አልገባሉትም።
አዎ አዎ እናቴ እሺ ስሙትም አልበል
እኔ የብር የተላለፈላችሁ ፋይዛ አህመድ አባ ሱልጣን ነው።
ፋይዛ አህመድ አ ቴሌግራም ላይም በብላክ አካውንት ላይ ልኬላችሁ ነበር። ብላክ ሚል አካውንት ላይ እህ፣ ስክሪንሾቱን ልከው ነበር።
ስክሪንሾት ሳይን ትክክለኛውን ከቴሌ ብር የተላለፈውን ብር message ኡን አስደግሚያት ልኬ ነበረ።
እህ፣ እኛ ጋር ደውለው አሳውቀው ነው የነበረው።
አ ደውዬም አሳውቄያለሁ።
እሺ በዚህ ስልክ ቁጥር ነበር አሁን በደወሉበት ያስመዘገቡት።
ያስመዘገብኩት አ የደወልኩት በዚህ ነው።
እሺ የብር የገባበት ደግሞ ሌላ ቁጥር ነው። ዜሮ ዘጠኝ ስልሳ ስምንት ዜሮ ዘጠኝ ስልሳ ስምንት ሀምሳ አራት
ሀምሳ አራት አስር ሰባ ስድስት አስር ሰባ ስድስት አ እሺ አንዴ መስመር ላይ ጠብቁኝ። ሌሎት እሺ ነኝ። እኩኒ እኩ ግማሽ ግማሽ ግማሽ ግማሽ ምንድን ነው የምትጠበሪ? ነይ እዚህ ድረስ የምን ይኸው
ፋይዛ አህመድ
አዎ አዎ ፋይዛ አህመድ አባሲታ እ ሁለት መቶ ሀያ አምስት ብር deposit አድርገው አልገባሎትም ወደ Quick ብር።
አዎ የኔ አዎ ልክ ነው የኔ ልጅ።
እሺ ይሄኛው ተመዝግቦ ተላልፎሎታል። በእኛ በኩል እየታየሎት ነው። ያው ወረፋዎትን ጠብቀው ስለሆነ የሚስተናገዱት ልክ በእኛ በኩል ተያይቶ ሲያልቅ ራሳችን ሰው ግን ደውለን ሰው ሰው ግን ቁማር ነው። ሰው ግን ሰው ሰው ልጫወትበት ያችን በእኛ በኩል ያለውን ነገር ታይቶ ሲፈታ ራሳችን እናሳውቆታለን።
እሺ እሺ እሺ እሺ ሌላ ምረዳት ነገር አለ?
የለም የለም thank you ስለደወሉልን እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተሉት ድምጽ በኋላ ያስቀምጡልኝ። መልካም ቀን።